ሰላም ነው ናት እግዚአብሔር ይመስገን።
አለን። ትናንትና ማታ ላይ አስገብቼ በ Best Bet ከቴሌ ብር ከረ- በቻፓ ማለት ነው
እሺ እና አለቀቃችሁልኝም፣ አልገባም።
እሺ ላክልኝ እስቲ የቴሌብር message ኡ አለ አይደል?
አዎ ልክ የላሽ ነበር እኮ በቴሌ ብር በቴሌግራም ማን ልበል ስምህን?
ይልቃል ይልቃል።
የሚያወራ ሰው የለም ይልቃል።
አዎ አልመለሰችልኝም መልስ። አንቺ ነሽ መሰለኝ።
አይ አይደለሁም፣ ራሄል ነው እያወራችው የነበረው። ለምሳ ወታለች እሷ። እሺ check ኧረ ላድርግ።
መልሱልኝ። እሺ screenshot ኡንም ልኬልሻለሁ።
እሺ አየሁት። እሺ
በዚህኛው አለማ
hello hello።
ሁለት ሺህ ብር ወ- hello እሺ በቃ አሳውቅልሃለሁ። እሺ ወንድም፣ እሺ እሺ እሺ እሺ መልካም ቀን።
እሺ እና